ወይ ሰላም ነው።
ሰላም እንዴት ነህ?
አለን አለን። ተቃራኒው ደርጄ ነበረ።
እሺ ሁለቱንም ንገረኝ።
ምታወጪ ለጌታ አስተኛ አስልኪልኝ 85 73
አ፣ እኛ እንደዛ ማድረግ አቁመናል።
እና
እንዲወጣል ከፈለክ እንዲወጣል ልጠይቅልህ።
okay መላክ አይቻልም።
አዎ በፊት እንችል ነበር። አሁን risk ኡ እኛ ጋር እየመጣ ስለሆነ በጣም order እየተበላሸብን ነው። ንገረኝ እሺ።
እሺ በቃ 85 73 ነው። እሺ 85 73
እሺ፣ ማን ነው ስምህ? እሺ አቡበከር፣ ያንንም ንገረኝ። ተቃራኒ ነብን።
ያኛው ደግሞ 85 82 85 85
ተቻች ግን ብታደርጊለት አሪፍ ነበር። ሰዓቱ ገና ነው።
አዎ በእናትህ order እኔ ያስከፍሉኛል እዚህ ለዛ ነው። ድንገት cancel ቢሆን እኔ ነኝ ሙሉ order ኡ የምከፍለው። አይቻልም። እሺ እሺ፣ ቀላል ነበረ እኮ ማስገባቱ ይሻል ነበረ። ወይም ለዲስፓቸሩ እነግርለታለሁ። እሺ ለጌታ ሰጠኝ እንዲገባለት በቃ ተቻች እንደዛ ነው።
ሬስቶራንት ጋር የትኛው ነው? ይሄ መጀመሪያ የነገርከኝ አይደለ? ሰማንያ አምስት ሰባ ሶስት አዎ 85 73 እሺ እሺ አለ አይደለ? አጠገብህ ያውቃል ጌታ አለ ሰጠኝ።
አለ አለ አ እሺ እሺ